Hello.
ወይ
መልእክት አዘዝ
ጨዋታ ተጫዋች ነበር ስ የደረሰኝ ነገር ታይልኛለሽ?
እሺ፣ መስመር ላይ ጠብቀኝ።
እሺ
ትኬት ነው ያገኘኸው? free coin እና free ticket፣
እ?
free coin እና free ticket። አሁን ምንም ያ- አሁን ዛ- ምንም ያገኘከው ነገር የለም፣ እ?
አላገኘክም።
እሺ